አቤት ሰላም ነው?
ሰላም ምን ልርዳዎት?
የማንጎ ትዕዛዝ ነበረኝ እና አንድ ሳምንት አለፈው ሳይመጣ።
ከአንድ ሳምንት በፊት order አድርገው ነው?
አዎ
ከ driver ኦችም አልደወሉም?
አንድም አልደወለልም። ኮዱ ተልኮልኝ አላሳወቁም? እዚህ ቢሮ ደውለው?
አላሳወቅኩም። ዜናውን እያሳወቅኩም።
እሺ ስለዚህ ለነገ እናስተላልፍሎት። ማንጎ አምስት ኬጂ ነው አይደለም?
አዎ እሺ ነገ መቀበል ይችላሉ?
ቦታው መቀየር ይቻላል? ስራ ስለሌለ በስራ ነበር የታዘዘው ቢሮ።
የት ነበር ሎኬሽኑ?
ሎኬሽኑ ፒያሳ ቸርቸር ጋር ነበር። ሪበከንቱ ፒያሳ እንዲሆንልኝ።
በከንቱ ፒያሳ?
አዎ አዎ።
እሺ
እሺ እሺ እናደርግሎታለን። ነገ ይደውላሉ driver ኦች።
እሺ እሺ እሺ እናመሰግናለን። መልካም ነው።